ጤና ይስጥልኝ የቴስ የበራ መርጃ ማዕከል በኩል ምድር ዳውት ሄሎ ጤና ይስጥልን ሄሎ ጤና ይስጥልን ጤና ይስጥልኝ የቴስ የበራ መርጃ ማዕከል በኩል ምድር ዳውት ሄሎ ጤና ይስጥልን hello ጤና ይስጥልን ይኸውልህ ደንበኛችን መዳመጥ ስላልቻለ ስልኩን ልንዘጋው ነው hello